أخونا وصحاب
eh, bom, Mel- Mela Melabek ላይ ውትዘው አረቤና አልገባኝም።
ዊዝድሮ አድርጎ ነበር ደንበኛችን።
እ?
ይንገሩ ደንበኛችን የሰማሁት ነው።
የሜልበት
አመልክተው ነበር ከዚህ በፊት
እ፣ ሜልበት ላይ ውትዘው አረቤና አልገባኝም እስካሁን
አመልክተው ነበር ወደኛ።
እ፣
እሺ የገንዘቡን መጠን ይንገሩኝ ደንበኛችን። ሰማን ደንበኛችን።
አልሰማም።
እሺ የገንዘቡን መጠን ይንገሩኝ።
እ?
ይሰማል ደንበኛችን።
አ አራት መቶ ነው።
አራት መቶ ብር። እሺ አ፣
ወደኛ አመልክተው ነበር ከዚህ በፊት
የሀያ ሁለት እስከ ሀያ ሁለት አምስት እ፣ ወር
እሺ የአምስተኛ ወር ሀ- ሀያ ሁለት
እሺ። በዚህ ቁጥር ነው ያስመዘገቡት?
አይ ሌላ ቁጥር ዜሮ ሌላ ዘጠኝ ቁጥር አስራ ነው።
አምስት አ፣
እሺ ዜሮ ዘጠኝ አስራ አምስት አስራ አም- እ፣ አስራ ሰባት አስራ ሰባት እ፣ ሀምሳ ሶስት ዜሮ እሺ ሶስት
እሺ። ደንበኛችን መስመር ላይ ጠብቁኝ።
እሺ
መስመር ላይ ያሉ ደንበኛችን አዎ እሺ አራት መቶ ብር ከሜላ ቤት withdraw ማድረግ እንደተቸገሩ ነግረውን ነበረ።
እሺ
ከባለሙያዎቹ የደረሰን መረጃ ምንድን ነው? transaction ኑ ከኛ ጋር አልተገኘም። ስለዚህ ሜላ ቤቶችን ደውለው ያረጋግጡ።
አዎ
ይሰማል ደንበኛችን?
አዎ ሰማሁ እሺ አዎ፣ ሜላ ቤት ደውለው ያረጋግጡ። ከኛ transaction ኑ አልተገኘም።
እሺ ሜላ ቤቶችን ያናግሯቸው።
ሜላ ቤት ነገር አዎ ያናግሯቸው ሜላ ቤቶችን።
እሺ ወይ እሺ እናመሰግናለን ስለደወሉ። ሌላ የምረዳዎት ነገር አለ?
እ፣ እሺ እሺ
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት።